hello ጤና ይስጥልኝ ሚስትህ
እንትን ቨርቹዋል ጌሞች ይሰሩ አይደለም እና ኔትወርክ ነው
የትኛው ነው አልሰራም ያለ virtual game ላይ power ምናምን የሚል አይ ሁሉም ያን virtual ላይ በቃ ሁሉም virtual እሺ አይ እሺ screenshot አድርገህ ላክልኝ check ላደርገው አልሰራም ያለህን game በምን ላክልሽ ቴሌግራም ላይ ቴሌግራም ትንሽ active አይወርድልኝ እሺ ሁሉም ናቸው ግን virtual game ላይ ስገባ አዎ ሁሉም እኮ።
ድል ነው የሚሆነው image ኦቹ ራሱ አይመጡም
okay ጭራሽ ነው ማይከፍትልህ አዎ ጭራሽ አይመጡም ሁሉም ማለት ነው okay አይ እሱማ connection ን check አድርግና ሞክር አዎ እንደዚህ።
ኔትወርክ ነው አደጋግሜ አዎ።
ሞክረው እሺ አዎ እሺ restart አድርገህ ስልክህን ሞክር አድርገህ እሺ እሺ